Hello.
Hello, ጤና ይስጥልን ሰላም ነው?
እግዚአብሔር ይመስገን።
ቲክቶክ ላይ ነበር ያየሁት ማስታወቂያው።
እሺ፣ ምን ልርዳዎት?
እሺ፣ ዱባይ መሄጃው ስንት ነው
ለመቼ ነው የፈለጉት? እንደየቀኑ ይለያያሉ ዋጋው።
ነው?
አዎ ፈጣኑ ስንት ነው?
እ ፈጣኑ ፈጣኑ እ የበረራ ሰዓታቸው እኩል ነው።
እሺ
ቀጥታ በረራ ከሆነ የፈለጉት አራት ሰዓት ነው። ከቤት ያሉ ይለያያል።
እሺ በስራ መሄድ በስራ ማላሸኘጣችሁ
አ- ይሄ ትራቭል ኤጀንሲ ሳይሆን ትኬት ኦፊስ ነው።